ጤና ይስጥልኝ አክሊሉ መሀሌ ሴባኮም ልርዳዎት?
ትናንት ሁለት መቶ ብር deposit አድርጌ ቆርጦብኝ ነው።
እሺ ከዚህ በፊት እኛ ጋር ደውለው አስመዝግበው ነበር?
አዎ አስመዝግቤ ነበር። በሌላ
በሌላ ቁጥር ነው?
አዎ እሺ ቁጥሩን ይንገሩኝ።
ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ስድስት ሰላሳ ስድስት አስራ አራት አስራ አራት ሀያ አንድ ሀያ አንድ ሰማንያ አራት ሰማንያ አራት እሺ ስሞት ይንገሩኝ። ሌላም አለዎት?
ሌላም አለ። ሳሙኤል ሙሳ ጃና።
እሺ ሌላውም ቁጥር በዚህ ነበር?
አይ በዚህ በሌላ ከዚህ በፊት deposit አድርጌ አምስት መቶ ብር ቆርጦብኝ።
እሺ የእሱን ቁጥር ይንገሩኝ።
ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ስልሳ አምስት ስልሳ አምስት ስልሳ ሁለት ስልሳ ሁለት ዘጠና ሁለት ዘጠና ሁለት ዜሮ ሁለት ዜሮ ሁለት እሺ ደንበኛችን እያየሁልዎት ነው ያለሁት። በዚህ መጀመሪያ በሰጡኝ ቁጥር እያሳየኝ አይደለም። በዚህ ነበር ያስመዘገቡት?
አዎ በዚህ ነው ያስመዘገብኩት።
መቼ ነበር ያስመዘገቡት?
ትናንት።
እሺ ማን በሚል ስም ነበር ያሉኝ?
ሳሙኤል ሙሳ አያና።
እሺ ደንበኛችን ከየት ወዴት ነበረ transaction ኑን ያደረጉት?
ከቴሌብር ከቴሌብር ወደ ቤት ኤክስ ወደ ቤት ኤክስ ሁለቱም እንደዛ ነው። በሁለቱም ቁጥር በሰጡኝ። እሺ ሁለት መቶ ነበረ ሁለት መቶ ነበር ሁለቱም ጋር ሁለት መቶ ነበረ።
አይ አንድ ሰላሳ ስድስቱ ሁለት መቶ ብር ድ- withdraw ነው እሱ withdraw አላድርጌ ነው withdraw ያደረጉት በየትኛው ቁጥር ነው?
በሰላሳ ስድስቱ ሁለት መቶ ብር withdraw አላድርጌ ነው።
እሺ
በስልሳ አምስቱ ደግሞ deposit አድርጌ አልገባኝም ቢቴክስ ላይ
እሺ ስለዚህ ስሞትን ሳሙኤል ነው ያሉኝ አይደል?
አዎ ሳሙኤል ሙሳ እያና።
እሺ screenshot ልከውልን ነበር ቴሌግራም ላይ?
አዎ ልኬላት ነበረ በሆነ ስልክ ምን አሉ?
ቴሌግራም በ- በ- በቴሌግራም ልኬ ነበር ልኬለት ነበረ
እሺ ቢቴክስ- ቢቴክስ ላይ ያለው ቁጥሩን ማለት ነው። በ- አ ለቤቴክሶች ነው የላኩት ለአሪፍ ያላኩም
አዎ አላኩትም ለዚህ ለዚህ ነበር።
እሺ አዎ፣ እኛ ጋር በአዲስ መመዝገብ ስላለበት ስልክ ቁጥር ሰጡትና የቴሌግራማችንን ወደ እኛ ወደ አሪፍ ፔ ይልኩልናል።
እሺ እሺ ቁጥር የያዙ
እሺ
ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት አምሳ አምስት
ይዘውታል።
አዎ ይዛል እሺ በዚህ ቁጥር የሁለቱንም transaction ይላኩልን፣ screenshot ቱን እዛ ላይ ስምና ስልክ ቁጥሮትንም ያስቀምጡልን።
እሺ እሺ ሌላ ምረዳውት ነገር አለ?
አዎ የለም እናመሰግናለን።
እሺ ስለ ደወሉ እኛም እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ቀን።
እሺ